ሄሎ
ሄሎ
ሰላም ጤና ይስጥልኝ
ምንድን ነው?
አለን ምን ልርዳዎት?
አረ ኢንጂኑ መስመሩ ብሩ ይቆራረጣል።
የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
እ እ የቴሌቪዥን ደንበኛ ስለሆኑ ነው ትኬት እየሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
እሺ እሺ።